Hello ማለት የሆነ እገዛ ፈልጌ ነበር።
እሺ
ውስጥ Aviator እየተጫወትኩ እያለ ሁለት መቶ ብር ነበረው፣ ግን አያጫወተኝ
ምንድን ነው የሚሉት?
ማለትም ቀሪ ሂሳብ አነስተኛ ነው የሚለው፣ ግን ውስጥ ገብቼ ሳይ ሁለት መቶ ብር አለ።
ሁለት መቶ ብር እያለክ ነው ቀሪ ሂሳብ አነስተኛ ነው የሚለው።
አ screenshot አድርገህ ላክልን ቴሌግራም ላይ
ቴሌግራም ስልክ ቴሌግራም ልስጦት የቴሌግራም
እሺ እሺ ዜሮ ዘጠኝ ሰባ ስምንት